ሄሎ
ጤና ይስጥልን።
እድሜ ይስጥልን።
ሀገራዊ ምክክር ኮሚሽን ነጻ የስልክ መስመር hello፣ አይሰማም?
አዎ ነው።
እሺ፣ ሰሜን ወሎ ነው የምደውለው።
ይሰማኛል። ይሰማ እሺ፣ ከሰሜን ወሎ መርሳ ነው እሺ።
የምደውለው። አንዳንድ ጥያቄውን መጠየቅ ነበረ።
እሺ ባለፈው ደሴ ስልጠና ሰጠን መሰረት እሺ።
ተሰራ። ግልጽ ያልሆኑ ነገሮችን ለመጠየቅ እ፣ አንደኛ ጥያቄ በወረዳ ደረጃ የሚወከሉ እ።
የህብረተሰብ ክፍሎች በዝርዝር ተቀምጠውልናል።
ማን ልበል?
ከእነዚህ ውስጥም እ? hello ስሞት ማን ልበል? ጀመረ አማራ ተገኝ ይባላለሁ።
አግኝ እሺ ስሞትን ማን ልበል?
አማራ ተገኝ ይባላለሁ።